Hello ጤና ይስጥልኝ። Hello hello hello hello hello ጤና ይስጥልኝ ተድላ አምቡላንስ፣ እባክዎ ምላሽ ይስጡኝ። Hello hello ይቆጥሩበታል ወይም ስልኩን ይዝጉት። ሄሎ ሄሎ